ትናንትና ማታ በደጅሽ አርፌ ልቤን ትቼ መጣሁ ሳምባዬን ታቅፌ ምነው ባደረገኝ የደጅሽን አፈር አንቺ ስትረግጭኝ እኔ እንድንፈራፈር እኔ እንድንፈራፈር ሄደቻሎ ከቤት በላይ አይኗ ሰላይ ከጥንትነው ከመሰረቱ ፍንፍን ይወዳል ቤቱ ከመልእክተኛው ማለው ከደቤሰ የለችም ይለኛል ከደጃ ሳይደርስ ከደጃ ሳይደርስ በስማም በስማም አልኩኝ ሰይጣኑ ፈርቼ ብዙ የለመድኩት ብቻዬን ቀርቼ ብቻዬን ቀርቼ አወይኔ ወይኔ ወይኔ ዘንድሮ ካንቺ መለየት ሆነብኝ ሮሮ ሆነብኝ ሮሮ ሆነብኝ ሮሮ እኔ ራሴን አሞኝ ተኝቼ ባልጋ ወደ ትሄጃለሽ ሞት ሽረቴን ሳታይ ታመሽ ታምም ያለው ሲያቅሙሽ እንደሞታኝ ስትሞች ግን አሞት ደሃው ምን ቦታኝ ደሃው ምን ቦታኝ ሄደች አሎ ከቤት በላይ አይኗ ሰላይ ሄደች አሎ ከራቀረውን ነፋሻሆን ትላንትና ማታ በደጅሽ አልፌ ልቤን ትቼ መጣሁ ሳምባዬን ታቅፌ ምነው ባደረገኝ የደጅሽን አፈር አንቺ ስትረግጭኝ እኔ እንድንፈራፈር እኔ እንድንፈራፈር ሄደች አሎ ከቤት በላይ አይኗ ሰላይ ከጥንት ነው ከመሰረቱ ፍንፍን ይወዳል ቤቱ ከመልእክተኛው አለው ገደቢስ የለችም ይለኛል ከደጃ ሳይደርስ ከደጃ ሳይደርስ እኔ ራሴን አሞኝ ተኝቼ ባልጋ ላይ ወደ ትሄጃለሽ ሞትሽን ሳታይ ሞትሽን ሳታይ ታመሽ ታምሜያለሁ ሲያግሙሽ እንደሞታኝ ስትሞች ገልሞት እንዳቦታይ ደሃው ቦታይ ደሃው ቦታይ ኦ oh